ሄሎ ሄሎ፣ ሰላም።
አቤት አቤት አሁን ደግሞ ጭራሽ ምንም ነገር እያስነካኝ አይደለም።
ኔትወርኩ ነው አይ እ አክሰቱ ይሉታል፣ ግን ምንም ነገር ለመንካት minimize ሁላ ለማድረግ አልቻልኩም። ስለዚህ እ፣ ወይ አንተ ቦታው ካለ ቅርብ ከሆንክ በቃ ነገ እሱ በለው፣ ነገ ወይም ይሰ- እሺ፣ uninstall ሊደረግና ድጋሚ install ሊደረግ
እኔ ድስኩ ወይ እሺ፣ እንደዛ እንሞክራለን። እሺ፣ እስከዛ እችኛዋን login አድርግልኝ እችኛዋን።
እሺ፣ እሺ እናደርግልሃለን።
እሱ የባለሶስት minute ኡ እንዲሆንን ነበር ያዘዝኩት።
የዲሹን አይደለ?
የዲሾ ነው የድሮ game ኡ የለም
አዎ፣ በዲሹን ራሱ- ነው የምትጫወተው የመጀመሪያው shop የመጀመሪያው። አዎ እሱ ባለሶስት ባለሶስት ደቂቃው ይሁን። አዎ እሺ፣ login ይደረግና አድርጉና። እሺ በቃ እና uninstall ላድርግ፣ ድጋሚ install ሊደረግ እሺ።
እሺ፣ እሺ አሁን አንዟል። እሺ